ይሆናል። ጤና ይስጥልኝ ቤስት ቤት አዎ ሰላም ነሽ?
እግዚአብሔር ይመስገን። ምን ነበር?
አምስት ሺህ አምስት መቶ ሀምሳ ብር ጠፋ። በስፔስ ውስጥ አለ አሁን የለም ነው withdraw አድርገህ ነው?
አ withdraw አድርገኸው ነው?
አዎ ንገረኝ እሺ፣ የቤስት ቤት ቁጥርህን ይሄ ነው ሀያ ሁለት ደርስ የደወልክበት ነው?
አዎ ይሄ ነው።
እሺ፣ እሺ፣ ጠብቀኝ፣ እያየሁልህ ነው።
ትንሽ check አድርጉ እሺ፣ እያየሁልህ ነው፣ ጠብቀኝ።
እ
እያየሁልህ ነው፣ ጠብቀኝ አንዴ።
አያ ይሄን እሺ እሺ፣ መቼ ነበር ያረከው?
የዛሬ
እሺ፣ ስንት ነው ያልከኝ?
አምስት ሺህ አምስት መቶ ሀምሳ አምስት ሺህ አምስት መቶ ሀምሳ
አዎ
ደምረከው ነው የነገርከኝ ወይስ ብቻ ለብቻ ነው ያደረከው?
ያ
ሄሎ
አዎ ሰማ እኮ ደምረከ ነው አደለ? አምስት ሺውን ለብቻ አምስት ሀምሳ ብሩን ለብቻ ነው።
ሀምሳ ብር ለብቻ hello አዎ አዎ ሰማ
ድምፅህ ርቋል።
ስንት ነው?
hello
አዎ አዎ
እኮ በ voucher ነው ያደረግከው። እሺ አምስት ሺህ ብር እና ሀምሳ ብር አለ በ voucher ነው withdraw ያረከው እዚህ በ voucher የማን ነው?
እ በ voucher hello
አዎ በ voucher የማን ነው?
ድምፅህ ርቋል አባት።
እዚህ በ voucher የማን ነው?